ጤና ይስጥልኝ ቲችር ሄሎ ሄሎ
ይስጥልኝ ሰላም ነው።
አብሮ ይስጥልን።
ሽንኩርት ነበረ ኮዱ ደርሶናል። ማታ ግን አልመጡም። ስታይልኝ
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ሀምሳ ሁለት ሰባ ስድስት እሺ
ዜሮ ስድስት
እሺ የ driver ስልክ ልንገሩት እሺ ያዝልኝ ቁጥር
ዜሮ ዘጠኝ ሀያ ዘጠኝ okay እሺ ዜሮ ዘጠኝ ሀይ- መቶ ነው
አዎ እሺ ሀያ ዘጠኝ
ሀያ ዘጠኝ
ድጋሚ ነው ሀያ ዘጠኙ አዎ እሺ አሁንም ሀያ ዘጠኝ ሀያ ሀያ ሀምሳ ሰባት ሀምሳ ሰባት አዎ አሚ- አሚር ይባላል። ይደውሉለት።
እሺ እሺ መልካም